የሰራ ከላቷን ቆንጅትዬ እዩት ሰውነቷን ቆንጅትዬ እዩት ሰውነቷን የሰራ ከላቷን ቆንጅትዬ እዩት ሰውነቷን ቆንጅትዬ እዩት ሰውነቷን ፈርጠም ያለ ገላ አጠር ያለ ቁመት ቀልበስ ያለ ከንፈር ሰብሰብ ያለ ውበት ወረድ ያለ ፀጉር ለስለስ ያለ አንደበት ኮራ ያለ አካሄድ መዘዝ ያለ አንገት በውብ ተፈጥሮዋ አ አ ከብለል በሚል አይኗ ያዘችኝ በፍቅር ሰው እንዳልሆነ አምና ያዘችኝ በፍቅር ሰው እንዳልሆነ አምና የሰራ ከላቷን ቆንጅትዬ እዩት ሰውነቷን ቆንጅትዬ እዩት ሰውነቷን የሰራ ከላቷን ቆንጅትዬ እዩት ሰውነቷን ቆንጅትዬ እዩት ሰውነቷን ጥርሷም ይስቃል እሱ መቼ ገደለ ከንፈሯም ይሸሻል ከክፋት አልዋለ በረቀቀ ድምጿ እንደ ዜማ ናፍቃ እንደ ንጋት ጮራ ማለዳ ፈንጥቃ የጎድን እያየች አ አ አይኗ እየሰረረ ምኑ ጤና አገኘ ልቤ የማቀቅ ምኑ ጤና አገኘ ልቤ የማቀቅ የሰራ ከላቷን ቆንጅትዬ እዩት ሰውነቷን ቆንጅትዬ እዩት ሰውነቷን የሰራ ከላቷን ቆንጅትዬ እዩት ሰውነቷን ቆንጅትዬ እዩት ሰውነቷን የሰራ ከላቷን ቆንጅትዬ እዩት ሰውነቷን ቆንጅትዬ እዩት ሰውነቷን ውበቷ እየጠራኝ አይኗ እየደለለ ፈገግታዋ ጋብዞ ሽንቷ እየገደለ ጠባይዋ እየገዛኝ ልቤ እየቀለጠ ልቤ መች አረፈ ምኑን ተቀመጠ ኡ፣ በውብ ተፈጥሮዋ አ፣ አ፣ ከብለል በሚል አይኗ ያዘችኝ በፍቅር ሰው እንዳልሆነ አምና ያዘችኝ በፍቅር ሰው እንዳልሆነ አምና የሰራ ከላቷን ቆንጅትዬ ዩት ሰውነቷን ቆንጅትዬ ዩት ሰውነቷን የሰራ ከላቷን ቆንጅትዬ ዩት ሰውነቷን ቆንጅትዬ ዩት ሰውነቷን የሰራ ከላቷን ቆንጅትዬ ዩት ሰውነቷን ቆንጅትዬ ዩት